ጤና ይስጥልኝ። አሪፍ ነኝ ማለት ነው። ባኩም ልርዳዎት?
ከዚህ በፊት ስድስት ቀን ሆኖታልና አሳውቄ ነበርና እስካሁን አልገባም። ምንድን ነው?
እሺ በዚህ ቁጥር ነበር ያስመዘገቡት?
እ በዚህ ቁጥር ነበር ያስመዘገቡት?
አ በዚህ ነበረ ቴሌግራም ላይ ልኬላችሁ ነበር ምናምን።
ስሞትን ይንገሩኝ።
አሸናፊ
መስመር ላይ ያለው ለምኛት እ
ስሞትን ይንገሩኝ። መስመር ላይ አሸናፊ አሸናፊ እሺ ምን ያህል ብር ነበረ?
ሰማንያ ሁለት ብር
እሺ ደንበኛች እያየንሎት ነው። ትንሽ መስመር ላይ ይጠብቁን። መስመር ላይ ያሉ ደንበኛችን አዎ አለ አለ እሺ ስለጠበቅነው ይቅርታ። በእኛ በኩል ብሩ እንዲተላለፍሎት ተደርጓል።
ያው እንግዲህ እዛም አልገባም።
አዎ ምናልባት እ system አቸውን update እያደረጉ ስለሆነ በዛ ምክንያት ሊሆን ይችላል የዘገየበት።
እሺ እሺ እ እነሷቸው ተስተካከለ። መልካም ምሽት ይሁንልዎት።
አሜን።